ሰላም ጤና ይስጥልኝ። ሄሎ አቶ ጥበቡ ያጠው እ ስልክ ቁጥር ነው?
ጌታ ሰው ጥበቡ ጌታ ሰው ጥበቡ ነው? እሺ ይቅርታ። እ ከእሱ የለም
እሱ ሌላ ስልክ ነው የያዘው።
ማግኘት እችላለሁ። ከዊፕላስ ሶሉሽን ድርጅት ነው የደወልኩት እና እ ለማናገር ነበረ እሱን።
እሺ እነግረዋለሁ።
በቃሽ፣ በዚህ ስልክ ቁጥር ይደውልልን።
እሺ እሺ፣ አመሰግናለሁ። መልካም ቀን።
መልካም ነው።